Hello? ሄሎ
ሄሎ ሰላም ጤና ይስጥልን። አብዱልከሪም
አቤት ከዊፕላስ ድርጅት ነበር የምደውለው። የእኛም መተግበሪያ አውርደው ነበር።
አዎ ለአሽከርካሪነት ነው ወይስ ለተጠቃሚነት?
ለአሽከርካሪነት okay እሺ፣ አሽከርካሪ ኖት?
አዎ እሺ። ስለዚህ ቴሌግራም ላይ አሁን የምጠይቁትን እ፣ ነገሮች ይልኩልኝና እኔ active አደርግሎታለሁ ማለት ነው።
እሺ እ፣ ንግድ ፍቃድ፣ መንጃ ፍቃድ፣ ፎቶ፣ ኢንሹራንስ፣ ሊብሬ እና መኪናውን ተከራይተው ደግሞ ከሆነ የኪራይ ውሎትን ይልኩልኛል። እ፣ እነዚህን ነገሮች እ፣ በስልክ ቁጥር በስልክ ይልኩልኛል ወይስ ቴሌግራም ላይ እንትን አለ ስልክ ቁጥር ልስጦት?
እ፣ ስልክ ቁጥር ስጪኝ።
እሺ ዜሮ ዘጠኝ ዜሮ ዜሮ
እሺ ዜሮ አንድ
አንድ
ስልሳ ስምንት እሺ አስራ ስድስት እሺ ይዤዋለሁ።
እሺ እንዲሁም እኛን ለየት የሚያደርገንን ነገር መቼም ሰምተዋል።
አዎ በደንብ አዎ እሺ አመሰግናለሁ።
እሺ እሺ